hello ጤና ይስጥልን ያለን እንትን withdraw አረኩና text ም አልገባልኝም ብሩም ወደ ቴሌ ብር አልገባም እ እ
ያገባለሁትን እ አልገባልኝም screenshot ያድርጉና በቴሌግራም ይላኩልን።
አልገባልኝም እስከ እንትኑንም አልገባም ሁለቱም የዝውውር ታሪክ ውስጥ ያገኙታል ደንበኛችን። ወይ የለም ደግሞ- እዛ ውስጥም የ- እንትን ነው ይሄ አቬንተር ነው ምናምን እየተጮድኩኝ ነበር እና transaction history ውስጥ ይግቡና በእንግሊዝኛ ነው በአማርኛ ነው የሚጠቀሙት።
በአማርኛ
ተጨማሪ የሚለው ውስጥ ገብተው የዝውውር ታሪክ የሚል አለ። እዛ ውስጥ ይገቡና የባንክ ዝውውር የሚለውን ይጫኑና ከዛ እሺ።
ላይ አሁን አልገባልኝም ያሉትን ፎቶ አንስተው በቴሌግራም ይላኩልን።
እሺ እሺ ቁጥር ያዘኛን የቴሌግራም እሺ ዜሮ ዘጠኝ
አንተ ይቅርታ እሺ ዜሮ ዘጠኝ ሰባ ስምንት
እሺ ሰባት ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ thank you